ጤና ይስጥልኝ ቤት ቤት
በዚህ ስልክ withdraw የተደረገ ብር ነበረና እስካሁን ወደ ቴሌ ብር አልገባም።
okay፣ እሺ። አሁን በደወልክበት ቁጥር ነው አይደለ?
አዎ፣ አዎ።
እሺ፣ አንዴ ጠብቅ።
እሺ።
መቼ ነበር ቀኑ?
ዛሬ ነው ዛሬ ነው።
ዛሬ ነው። እሺ አዎ፣
ሶስት መቶ ብር ነው አይደለ?
አዎ፣ ሶስት መቶ ብር።
processing ላይ ነው ይገባልሃል። እሺ
እሺ፣ እሺ።